Hello? Hello? Hello? Hello? Hello. હવે હવે
ጥቅም Hello?
ላይ እንደሚገኙ ማረጋገጫ ማግኘት እንችላለን። ይህ ሰማሁትን እ፣ ተቆራረጠብኝ ኔትወርኩ ያለሁበት ቦታ ትንሽ ወጣ ልበልና እንደ መልሼ መደወል ስለው ምንም እየተሰማኝ አይደለም ደውል።
ለዛ ነው። Okay እሺ፣ ቦታ ልቀይር ካልሽ አንዴ ካን- okay ከአንዴ እሺ ልውጣ ልውጣ